ሄሎ ጤና ይስጥልኝ ታዲላ አምቡላንስ ሄሎ ጤና ይስጥልኝ ታዲላ አምቡላንስ ሄሎ
ጤና ይስጥልኝ ታዲላ አምቡላንስ
አብሮ ይስጥልኝ።
አምቡላንስ አገልግሎት የደወሉት እባክዎትን መልእክት
ምን
እባክዎትን መልእክት
ምን አምቡላንስ ነው ይሄ?
ታዲላ አምቡላንስ እ
ታዲላ አምቡላንስ እንባላለን።
ከየት ነው?
አዲስ አበባ ውስጥ ነው ያለ ነው።
እኔ መቀለኝ ያለሁት።
እሺ ከአዲስ አበባ ወደ ማንኛውም ቦታ እናደርሳለን። የአምቡላንስ አገልግሎት ነው የምንሰጠው።
እሺ ማስታወቂያችሁ አገልግሎቱ በጣም ጥሩ ነው።
ሲያስፈልጉት ምን አሉኝ?
ማስታወቂያችሁ በጣም ጥሩ ነው። አሁን ያየሁ ነበር በቤት አገልግሎቱን ሲያስፈልጉት መደወል ይችላሉ።
እሺ እሺ ስለደወሉ እናመሰግናለን።
እሺ
መልካም ቀን።